ሄሎ
ሄሎ
አቤት።
hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
አሁን ደውለው ነበር Flintstone Homes።
ምን አልሽኝ?
Flintstone Homes አሁን ደውለው ነበር።
አዎ። የትኛው site ነበር ቦታ ያላችሁ?
አሉን ወደ ዘጠኝ የሚሆኑ site ኦች አሉን
እ ሜክሲኮ አላችሁ እንዴ?
አለና
በስንተኛ ላይ
እሱን ይመርጣሉ። ካልተያዘ ምን አልሽኝ?
ካልተያዘ ይመርጣሉ። ስንተኛ ላይ ነው የሚፈልጉት?
አ- ሜክሲኮ አንድ ሰው ፈልጎ ነበር ከውጭ የሚገባ እ እ ጠይቆ የነበረና ለሱ ነው።
እኮ አይ እሱን ማግኘት የሚችሉ ቢሮ ሲመጡ ነው። ወደ በማርች የት ነው?
የሚያዙ አዎ፣ የት የወሎ ሰፈር ያለው ነው ቢሮአችሁ ወይስ እዚህ እዛው አላችሁ?
እሱ ቀይረናል። ወደ ገርጂ ቦሌ Homes መተናል።
እሺ በቃ ልደታም እዛ አይደለም?
በ- ምን አልሽኝ?
ልደታም አለን። ልደታ ከቀረቡት
አዎ ልደታ ያቀርበኛል። ለሜክሲኮ ቅርብ አይደለ እዛው?
አ አ በቃ እሺ እሺ መች ይመጣሉ?
እ Frid- እሺ፣ Fri- ወይ አርብ ወይ ደግሞ ቅዳሜ።
ነገ ቅዳሜ ነው። ቀጣይ አይ ያሁኑ ያሁኑ ቅዳሜ ያሁኑ?
ወይ አርብ። አዎ ወይ አርብ ወይ ቅዳሜ። እሺ እሺ፣ እደውልለታለሁ። እሺ እሺ እሺ